ታምራቱን የአምላኬ ስራ እስቲ ልናገር ላውራው ታምራቱን የአምላኬ ስራ ልናገር ልመስክር ዝም አልልም የምንዘምር ኢየሱስ ዝም አሰኝም ልናገር ልመስክር ዝም አልልም የምንዘምር ኢየሱስ ጸጥ አሰኝም ድንቅ ስራውን በእኔ ሲያበዛው መራራዬን እያጣፈጠው የመኖር ተስፋ በሱ ሰነቀ ከማዘን ይልቅ ኖራለው ስቄ ኖራለው ስቄ ዙሪያዬ ሁሉ የእሳት ቅጥር ጭራሽ አልፈራም ልነግድ ዙሪያዬ ሁሉ የእሳት ቅጥር ጭራሽ አልፈራ እንደነግጥ የክሴ መዝገብ ተነስቶልኛል ነፃነት ኢየሱስ አውጆልኛል ልናገር ዛሬ ድንቅ ተአምሩ በሕይወት ኢየሱስ እርሱ የሠራው እርሱ የሠራው በአምላኬ ግፍ እርሱ ክንድ ላይ ተመችቶኛል እኔ ምንም አላይ በአምላኬ ግፍ በእርሱ ክንድ ላይ ተመችቶኛል እኔ ምንም አላይ ጠላት ባኖረብኝ የሞቱት መድን ራሱ ገብቶ ሲያዝበት ምርኮም በላይ ደራርብና የመራይን ጀምር በድል ጎዳና በድል ጎዳና እስቲ ልናገር ላውራው ታምራቱን የአምላኬ ስራ እስቲ ልናገር ላውራው ታምራቱን የአምላኬ ስራ ልናገር ልመስክር ዝም አልልም የምንዝምር የያዝኩት ዝም አሰኝም ልናገር ልመስክር ዝም አልልም የምንዝምር የያዝኩት ጸጥ አሰኝም